እሺ በቃ ሄሎ ሰላም ጤና ይስጥልን ቤተቤት
ሄሎ
ሄሎ አይሰማም?
ይሰማል ምን ነበረ
ስጃ አድርጌ ነበር አልገባም እስካሁን።
ስንት ብር ነው
አስር ሺህ እ እ አስር ሺህ
ቤተቤት አስር ነው ሺህ አዎ
እሺ መቼ ነበር ያረከው ትናንት አስር አስር ሺህ ሶስት ጊዜ ነው ሰላሳ ሺህ ትናንት
አዎ ትናንት ማታ እሺ check ላድርግልሽ ጠብቅ እም።
ዘጠኝ መቶ ሁለት ሺህ አንድ መቶ እና አንድ ሺህ ነው
አዎ አ- አስር ሺህም አለው
አያንሳ ነው ቴ- አካውንት ነበር ዜሮ ዘጠኝ አስራ አምስት ዜሮ ሁለት ሀያ ዘጠና ሁለት ነው አዎ አዎ አዎ
እሺ አስር ሺህ አለ ታችም
እሺ ቆይ ቼክ ላድርግልህ እሺ እስታ
ኤላ እስኪ ያሮል የሚለውን ልጅ አዋራው። ያሮል የሚለውን ልጅ ያሮል ያሮል የሚለውና ቆይቷል በጣም እንትን ሲል የነበረው አልገባለትም መሰለኝ። ዛሬም ሰርች አድርገው ቅድም ነው ያየሁትኝ።
አዎ ገብቷል አስገባ
እሺ እያየሁልህ ነው። እሺ እሺ
ዜሮ ዘጠኝ አስራ አምስት ዜሮ ሁለት ሀያ ዘጠና ሁለት አይደል?
አዎ ዘጠኝ ብሎ ይጀምራል ዘጠኝ አስራ አዎ።
አምስት
አያንሳ ሙሳ አያንሳ አዎ
check አድርጎ እሺ confirm አድርግ ይላሉ። ይገባላል። ትንሽ ጠብቀው።
እሺ አየህ እዛ እሺ እናመሰግናለን። መልካም ቀን